እኔም ኢትዮጵያን ወደ የተሰማት ነው ልመኛት ላይ ነው።
hello፣ አዎ መስመር ላይ ነኝ እናት።
እባክዎ ምን ልርዳዎት?
መስቀለኛ በታች ወደ አርሴማ የሚወርደው ጋር ኢየሱስ ባርና ሬስቶራንት ሶስት ቀናችን ነው። ድራፍት ይመጣሉ፣ ግን አልፈውን ነው የሚሄዱት። በርሜል ውጭ ላይ አስቀምጠን ዛሬም አሁን መጥቷል፣ ገብቷል፣ አልፎን ነው የሄደው።
ሶስት ቀን ሙሉ አልፏችሁ እየሄዱ አዎ አሁን ያለችን ራሱ አልቃ፣ አሁን ደግሞ ጾም ስለሆነ ሰው ቢራ አይደለም ድራፍት ነው የሚጠቀመው ቀለል ስለሚል ከምሳ በኋላ እና አሁንም አልፎን ነው የሄደው። የእንትኑ ስልክ ነበረን፣ ግን አሁን ስንደውልለት ተቀይሬያለሁ አለን። አሁን ባሪያው የሚባል የቀጭን ልጅ ነው እዚህ፣ ወፍራም አንድ ቀይ ልጅ ደግሞ አለ። እነሱ ናቸው ስልካቸው የለንም እና ውስጥ ናቸው ይውላ።
እሺ ደንበኛችን BGI ID ዎትን ይነግሩኛል?
የምንን ቁጥሩን
አዎ
የንግድ ፍቃዱን እ አዎ ይንገሩ ይንገሩኝ።
እሺ ዜሮ ዜሮ ዜ- ሶስት ዜሮ
እሺ ሰማንያ ሁለት
እሺ ስልሳ አንድ ስልሳ አንድ ዜሮ ሰላሳ አምስት
ስልሳ አንድ ዜሮ ሰላሳ አምስት ዜሮ ሰላሳ አምስት የእሱ ስራ ባርና ሬስቶራንት እሺ ደንበኛችን መስመር ላይ ነባር ደንበኛ ነው። እ- እሺ እሺ ናት። እሺ እሺ